ያየሁትን ያኔ በደስታ ሳጭን ዛሬ ላይ ቆሜ በልቤ ሐሴት ደስታ ሞላና ይብዛለት አልኩኝ ብዙ ምስጋና ቀንበር ተሰብሮ ይዤ ብመጣ ጠላት አፍሮ ይዤ ብመጣ በድል አልፌ ይዤ ብመጣ ውለታ በስቶ ይዤ ብመጣ አላነሰብኝ መቼ ሊበቃ ልስጠው ጨምሬ እንጂ ያለኝን ሁላ አላነሰብኝ መቼ ሊበቃ ልስጠው ጨምሬ እንጂ ያለኝን ሁላ ልቡ ለዛለ ተስፋን የሚቀጥል ጠላትን ከኩ በታች የሚጥል ለክንዱ ብርታት ተወዳዳሪ ያልተገኘለት ዘላለም ኗሪ ቀንበር ከላይ ተሰበረና ይዤ መጣሁኝ ለርሱ የድሉን ዜማ ቀንበር ከላይ ተሰበረና ይዤ መጣሁኝ ለርሱ የድሉን ዜማ አላነሰብኝ መቼ ሊበቃ ልስጠው ጨምሬ እንጂ ያለኝን ሁላ አላነሰብኝ መቼ ሊበቃ ልስጠው ጨምሬ እንጂ ያለኝን ሁላ ጎልያድ ከፊቴ ቢቆምብኝ ታናሽነቴ ሊያሳውቀኝ ግን እርሱ መጣ ታላቁ ጌታ ባያልነቱ ጎልያድን መታ ለተጸጋና ለቀረበው ማምለጫ ሚሆን እሱ አምላክ ነው ከወዳጅ ዘመድ ከሁሉም ቅርብ ፈጥኖ የሚደርስ በክፉ ቀንም ለተጸጋና ለቀረበው ማምለጫ ሚሆን እርሱ አምላክ